ሆይ በብዙ ለውጠ ጌታ ሆይ በብዙ ለውጠ ከመልካም ሽቱ መልካም ስሜ ኑረ ከመልካም ሽቱ መልካም ስሜ ኑረ ጌታ ሆይ በብዙ ለውጠ ጌታ ሆይ በብዙ ለውጠ ከመልካም ሽቱ መልካም ስሜ ኑረ ከመልካም ሽቱ መልካም ስሜ ኑረ ሞት ምታለብሰውን ያችን ዛፍ ነቅፌ ያንተን ስም ያስጎምዥኝ እርሶ ይሆን ትርፌ አንተን ብቻ እንዳይ አይኔ እንኳ ለው እምነት አስራ አስቀምጠኝ በፍቅር ሰንሰለት ጌታ ሆይ በብዙ ለውጠኝ ጌታ ሆይ በብዙ ለውጠኝ ከመልካም ሽቱ መልካም ስሜ ኑረ ከመልካም ሽቱ መልካም ስሜ ኑረ ወንድሙን ሚያታልል ተረከዝ የሚይዝ የያዕቆብ ካባ አይታይ በኔ ወዝ ይኑረኝ መልካም ስም ልትታገለኝና እስራኤል ሆይ በለኝ ስሜን ለውጥና ጌታ ሆይ በብዙ ለውጠኝ ጌታ ሆይ በብዙ ለውጠኝ ከመልካም ሽቱ መልካም ስሜ ኑረ ከመልካም ሽቱ መልካም ስሜ ኑረ በደማስቆ መንገድ አይለቅ ዘመኔ ከሰማይ ብርሃን ያንጸባርቅ ወደኔ የእውነት ለውጠኝ ትችላለ አንተ እንዴት ክፉ ላውጣ አንተ ለኔ ሞት ጌታ ሆይ በብዙ ለውጠ ጌታ ሆይ በብዙ ለውጠ ከመልካም ሽቱ መልካም ስሜ ኑረ ከመልካም ሽቱ መልካም ስሜ ኑረ ስሜን ባገኘው ሄጄ ጎልጎታ አሁንም እንዲያውነኝ ለውጥ የለኝም ጌታ ከሚቃጠለው ስም ይከፋል ስም ሽታው አማኝ መባል ብቻ ምንድነው ሚጠቅመው? ጌታ ሆይ በብዙ ለውጠኝ፣ ጌታ ሆይ በብዙ ለውጠኝ። ከመልካም ሽቱ መልካም ስሜ ኑረ፣ ከመልካም ሽቱ መልካም ስሜ ኑረ። ስሜን ባገኘው ሄጄ ጎልጎታ አሁንም እንዲያው ነኝ ለውጥ የለኝም ጌታ ከሚቃጠለው ስም ይከፋል ስም ሽታው አማኝ ብቻ መባል በፊት ምንድን ነው? ጌታ ሆይ በብዙ ለውጠኝ፣ ጌታ ሆይ በብዙ ለውጠኝ። ከመልካም ሽቱ መልካም ስም ይኑረኝ፣ ከመልካም ሽቱ መልካም ስም ይኑረኝ። በደማስቆ መንገድ አይለቅ ዘመኔ ከሰማይ ብርሃን ያንጸባርቅ ወደኔ የእውነት ለውጠኝ ትችላለ አንተ እንዴት ክፉ ልሆን አንተ ለኔ ሞተ ጌታ ሆይ በብዙ ለውጠኝ ጌታ ሆይ በብዙ ለውጠኝ ከመልካም ሽቱ መልካም ስም ይኑረኝ ከመልካም ሽቱ መልካም ስም ይኑረኝ
መልካም ስም ከብዙ ባለጠግነት ይሻላል። መልካምም ሞገስ ከብርና ከወርቅ ይበልጣል። ጌታ ሆይ በዘመኔ ሁሉ አንተን እያመሰገንኩ ኖር ዘንድ እወዳለሁ። ለዘለዓለሙ አሜን።